hello ጤና ይስጥልን ዋሽንግተን የህክምና ማዕከል hello
አቤት ጤና ይስጥልኝ።
ጤና ይስጥልን
ከቅድም ደውለን ነበረ።
ምን ነበር?
ለተስፋዬ ከበደ MRI እንዲሰራለት ጠይቀናቸው እንመጣለን ብላችሁ ነበር።
በዚህ አልተደወለም አዎ ተስፋዬ ከበደ እ አ ለተስፋዬ ከበደ hello፣ MRI ድም- ድምፅዎት አይሰማም በዚህ ደውለው አልጠየቁንም
በዚህ ስልክ አይደለም በሌላ ስልክ ነው እምቢ ሲለን ነው ያኛው ስልክ
እኮ መ- ቢጠይቁን አምቡላንስ እንልካለን እስካሁን እኮ MRI እንዲሰራ ነው የጥቅላ ስፕሬ ነው MRI እኮ ይቻላል አሁን ገና ነው የጠየቁን እኮ ታዲያ እኮ- እኮ አሁን እንዲላክ ነበረ እንድትልኩልን ነበር እኮ እሺ ብለውናል እኮ ቅድም ግን
እኮ መቼ ነው ጠየቃችሁን ነው እኮ ብጠይቁን እኛ እንልካለን እኮ brain MRI without contrast contrast አምስት ሺ ሶስት መቶ
እኮ እሺ ብለናል እኮ እንደዛ ብለሽናል እኮ እሺ ስለዚህ ይላክ በዚህ ቁጥር ይላክ አዎ መ- በዚህ ቁጥር መልሰው ይደውሉ